ሰላም ጤና ይስጥልኝ።
አብሮ ይስጥልን ወድሻለሁ።
ስም አለህ?
ያሬድ ያሬድ ማን? ያሬድ ድምፅህን ከፍ ታደርግልኝ? ይቅርታ ያሬድ ይባላል።
ምንም አልሰማኝም። በጣም እህ ይቅርታ።
እህ ያሬድ- ያሬድ ማን አልከኝ?
ብርሃኑ ብርሃኑ ስልክ ያሬድ ዜሮ ዘጠኝ
ዘጠና ሶስት ዘጠና ሶስት ሀምሳ ሁለት ሀምሳ ሁለት
ሀያ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ
ዘጠኝ ዜሮ ስምንት ዜሮ
ልንገርህ ዘጠና ሶስት ሀምሳ ሁለት ሀያ ዘጠኝ መጨረሻ ስንት ነው ያሬድ?
ዜሮ ስምንት